ጤና ይስጥልኝ ቤተሰቦች ቤቲ ነኝ የምንወደው
ቤቲ ቴሌግራም ላይ ሸረች ነበር ነሽ ማን ልበል የቴሌግራም ስምህን ወበር ማ
ወበር
ወደ እሺ እኔ አይደለሁም ሌላኛ ቤት ናት ምን ነበር ወበ አይ ዲፕሊት አዚህ እስካሁን አልገባልኝም። አምስት ቀን ያውቃል ምንቱ ምናልከኝ ላስተላልፍልህ ወይ ታናግራታለህ አይ normal ነው። deposit አዲስ አልገባልኝም ብሩ አሁን delete ማድረግ ስለፈለግኩ ነው account ኡ
deposit አድርጌ ማለት text ኡ ልካልን ነበር አዎ አምስተኛ ቀኑን አልኩሽ እኮ
okay እሺ
ሾ ማሪ በጣም እያጋገኝ ስለሆነ ወይ account ኡን delete ማድረግ የሚቻል ከሆነ አድርጊ
account delete ማድረግ አንችልም ለመጠቀም ነው የምትችለው እንጂ እኛ delete ማድረግ አንተም እኛም delete ማድረግ አንችልም
እሺ
እሺ thank you